ሰላም ጤና ይስጥልን። ቤት ቤት አሁን ደወልሽ ነበር በቅዱስ አይደል?
እሺ፣ ምን ላይ ነው ያለው?
በቴሌግራም ልኬልሻለሁ፣ ግን በዛሬ ችግር አለ ምናምን reject አደረገልኝ።
አዎ፣ እሺ፣ እሺ። ማነው ስምህ ቴሌግራም ላይ?
ቴሌግራም ላይ ዱ ዱ የሚል እ እ ዱ ዱ ዲኦ በቃ እሺ፣ ከላክ ችግር የለውም እየገባን እናሳውቃለን። እሺ፣ deposit message ኡን ልከኸዋል ቴሌግራሙ ላይ?
ቴሌግራም ላይ ልኬዋለሁ ፎቶ screenshot።
እሺ፣ የቤተሰቤ ቁጥርህንስ አንድ ላይ ላከው?
አዎ አንድ ላይ ልኬዋለሁ።
በቃ እናሳውቃለን። እየመለሱልን ስለሆነ shop ኦች እናሳውቃለን። እሺ፣ ይገባል።
ዛሬ ይገባል።
አዎ፣ ይገባል። እየመለሱልን ነው፣ ችግር የለውም።
እሺ እሺ፣ እሺ።